ጤና ይስጥልኝ ራንክ ሰላም ነው ና እግዚአብሔር ይመስገን እሺ ወረፋ እንደደረስሽ ስለማድረግ ነበር ማን ነበር ስም አቤት እ ያቤት ያቤት
ማን ያሬድ ያቤት
ያቤት እሺ እሺ ቆይ አይቼ ልንገርህ እሺ
ሄሎ ሄሎማ
ገና ነው መጨረሻ ነህ አ?
አዎ ስንት ሰው ስንት ሰው ይቀራል አሁን
ስንት እንደሆነ በምን አውቃለሁ
እሺ እ፣ አሁን ካርድ ወደ ውስጥ ስለገባ አላወቅኩኝም እሺ እንደዛ ከሆነ ከስንት ደቂቃ በኋላ ግምተሽ ገምተሽ አዎ
ለማንኛውም ቅርብ ከሆንክ ያው ብትመጣ አሪፍ ነው ብትጠብቅ እዚህ እ ብትጠብቅ አሪፍ ነው እዚህ
እሺ ቅርብ ነኝ ያለሁት ግን
እ እ፣ ሰዓቴን ለመገመት ያህል ነው። ከአንድ ሰዓት በኋላ ደውልልኝ ብለሽኝ ነበር። ከዛ ይኸው አንድ ሰዓት በኋላ ደውያ እንትን አልኩኝ። ከዛ አሁን ምን ያህል ደቂቃ ይቀረዋል ለማለት ያህል ነው።
አንድ ሰላሳ ደቂቃ ምናምን ቆይተህ ና እሺ።
እሺ